ጤና ይስጥልኝ ለዛ ጸጉኝ የባኮም ናይቶ ጉዞ መረጃ ልስጦ Hello ሰላም ጤና ይስጥልኝ አብሮ ይስጥልኝ ናይቶ ጉዞ መረጃ ልስጦ የቪዛ እንትን ፈልገን ነበር business travels እሺ የት ሀገር ነው ማሌዥያ ነው ግን ማሌዥያ አዎ እሺ እና ያለውን ሁኔታ እና ምን ምን ዶክመንቶች እንድናግሮት process ኡን ፈልገው ነው አዎ ቪዛውን የምናገኝበትን እዚህ ኤምባሲ የላቸውም መሰለኝ I think እሺ አንድ ዶኖ መስመር እና- ላይ መስመር ላይ ቆዩኝና ይሎታለሁ የምናገኝበትን እሺ እሺ እሺ